ሄሎ
ሄሎ ሄሎ ሰላም ከችብችብ ነበር ምደውለው። ከችብችብ ነው ምደውለው። ቲማቲም ኦርደር እያደረጉ ነበር።
አድርጃለሁ። የባለፈው እንትን ሪፈንድ አልተደረገልንም አድርጌ ቴሽኑ ሳስታፍ አምጥታል። እ ምን አልሽኝ?
አንድ ሰው ይጨምሩበት fail ያደረግ አሁን order እያደረጉ ያሉት ቲማቲም ላይ እሺ አዎ፣ አሁን እሱን join ያደርጋል ጓደኛዬ። አሁን እንትን እንላለን እሞላዋለሁ። ቲማቲምም አራት item ነው ያዘዝኩት።
okay። ሌላም አለዎት?
አዎ ቲማቲም፣ ሽንኩርት፣ ጥቅል ጎመንና ድንች ነው። አራት item ነው። አሁን join ያደርጋሉ። ያው አምስት አምስት ሰው ይሞላል እሱ።
እሺ፣ እሺ። አሁን ይግቡበትኝ fail እንዳያደርግ ሰዎች። እሺ፣ መልካም
እሺ።